ሲደርስ ለትምህርቱ ይታወስ ይታወስ ይታወሳ ሰኔ ሲዘጋ ለክረምቱ ይታወስ ይታወስ ይታወሳ ላለፈው ሲሰጥ ሽልማቱ ይታወስ ይታወስ ይታወሳ የወደቀው ሲያዝን በውጤቱ ይታወስ ይታወስ ይታወሳ ሆያ ሆዬ ሆያ ሆዬ ሆይሽ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል አቃፋሪው ይደግሳል